ጤና ይስጥልን ቤስት ቤት ነው የምደውለው።
ውስጡ አድርጌ አንድ ቀን ሆነው processing ብሎ አልገባልኝም።
ይሄን የቤስት ቤት ስልክ ስንት ብር ነው?
አንድ ሺህ አንድ መቶ ሀያ አምስት ብር ትናንትና ነው ውስጥ ያደረከው ሌሊት ሰባት ሰዓት ላይ እኮ ትናንትና ነው። እሺ አንዴ ጠብቀኝ። አንድ ሺህ
አንድ መቶ ሀያ አምስት ብር
አዎ process ላይ ነው። ትንሽ ጠብቀው እሺ። ስላሳወቅናቸው ያስገቡልሃል። ስላሳወቅን ያስገቡልሃል። አዎ ልክ ነህ። ትንሽ ብዛዋል እያስቸገረ ስለሆነ ነው። እሺ ይገባል።
አይ እኔ ስላስፈለገኝ ነበረ።
አዎ ተረዳሁ።
ከማታ አይገባም፣ ይገባል፣ ከሌሊት አይገባም።
ይገባል፣ ይገባል። እስከ በኋላ ይገባል። እሺ አመሰግናለሁ።
እህ መልካም እሺ